hello ሰላም ጤና ይስጥልን።
ማስተዛዘኛ ለመቀበል ፈልገን ነበር በእውነት።
እሺ cashier ኮዱን ንገረኝ።
እሺ አስራ ሶስት አስራ ሶስት ሀምሳ ስድስት እሺ
ሀምሳ ስድስት አት አዎ ዜሮ ስምንት እሺ ሰማንያ አንድ
ቦነስ ሰጥተዋል። እሺ አሁን
እ?
ሰጥተዋል።
እሺ ስንት ብር ነው?
ሶስት መቶ ስልሳ ብር።
ሶስት መቶ ስልሳ ብር ቦነስ ተቀበል። እሺ thank you እሺ መልካም ምሽት።